Chapo. ሄሎ
እንትን ነበረ በከቻፓ ላይ transfer አድርጌ ነበር አንድ ሺህ ብር ትናንትና እና
እሺ
ወደ እኔ ስልክ አይደለም ያደረግኩት ተሳስቻለሁ መሰለኝ
እ፣ ወጪ አድርገሽ ነው
መሰለኛው ሳየው ገቢ አልተደረገልኝም ከምን ላይ የመጨረሻ ቻፓ ወደ ቴሌ ብር
ከቻፓ ሳይሆን ከምን ከ betting ድርጅት ነው ከምንድን ነው ከምን ከቤቲንግ ድርጅት ነው ምን ያልሽኝ ነው ቻፓ ገንዘብ ማስተላለፊያው ነው መጀመሪያ